ጤና ይስጥልኝ። አሪፍ ቤ ረዴት ነኝ። ባኮ ምልዶ
ደውዬ ነበር ከአሁን በፊት።
እሺ
በቴሌው ወደ ፒኤክስ አስተላልፌ ነበር። እስካሁን አልገባኝም።
እሺ ስሞትን ይንገሩ እንደመኛችን።
ዳዊት
ዳዊት ማን?
ዳዊት ገብረ አሊፍ ገብረ
አሊፍ
እሺ ከቴሌብር በቴሌግራም አዎ፣ በቴሌግራም አሁን አመልክተው ነበር ደንበኛችን።
አዎ አዎ፣ ከሀያ ደቂቃ በፊት
እሺ ቴሌግራም ላይ ስሞትንና ስልኮትን ያስቀምጡልን።
አስቀምጫለሁ ልኬዋለሁ።
በዚህ ቁጥር ነው የቴሌግራም የሚጠቀሙት።
አዎ
እሺ፣ አንዴ መስመር ላይ ትንሽ ይጠብቁኝ።
እሺ
እሺ፣ አግኝተናል ደንበኛችን። ለሚመለከተው አካል እናስተላልፍሎታለን። ትንሽ ስለሚሰሩሉት
ይዘገያል ግን ትንሽ ጊዜ ይወስዳል። ደንበኛችን እስከ ሲሰሩሉት ደውለን እናሳውቆታለን።
እሺ እሺ
መልካም ምሽት ይኑሮት።
እሺ